ሄሎ hello፣ ጤና ይስጥልን።
ጤና ይስጥልን።
ቃል ኪዳን አቤት።
ከዊፕላስ solution ነበር የምደውለው።
እሺ ምን?
እም፣ ባለፈው ዊፕላስ ያስገባሽ ነበረ አዎ
እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ልጠይቅ ነበር።
እሺ።
እ፣ ምን አገልግሎት ነው የምትሰጡት?
እሺ የውበት ሳሎን እና ስፓን ስፓ፣ የውበት ሳሎን እና ስፓ። እሺ፣ ምንድን ነው ስሙ?
ኬቲ እም?
ኬቲ ሜካፕ ኬቲ or ቴቲ? እ?
ኬቲ ኬቲ።
ኬቲ እሺ፣ ኬቲ።
ሜካፕ
እሺ፣ makeup።
hair studio and spa እሺ። እም፣ ስፓ። እሺ፣ የት ነው የምትገኙት?
አራት ኪሎ ቱሪስት ሆቴል ጋር አራት ኪሎ ንብ ባንክ ህንጻ። አዎ እሺ ቱሪስት contact person ማን ነው?
እኔ ነኝ።
እሺ እ፣ ቃል ኪዳን ታደለ።
አዎ
በዚህ ስልክ ቁጥር በዚህ ስልክ አዎ።
እሺ ሰማንያ እሺ የስራ ቀን
ከሰኞ እስከ እሑድ እሺ ከስንት ሰዓት እስከ ስንት ሰዓት?
ከሁለት ተኩል እስከ አስራ ሁለት ሰዓት
ማለት ተኩል እስከ አስራ ሁለት ሰዓት። እሺ እ፣ ፍቃድ አላችሁ እና እ፣ ለማስታወቂያ ለ social media እና ለ broadcast ኦች የሚሆን ማስታወቂያ አብረውን ከሚሰሩ ድርጅቶች ጋር ራሳችን የማስታወቂያ ባለሙያ እንሰራለን እና
እም።
እ፣ እናንተ ጋር መተን ማስታወቂያ ብንሰራ ፈቃደኛ ናችሁ?
ጊዜውን ቀድመሽ ካሳወቅሽኝ አዎ ቀድመን ከመምጣታችን ከቀናት በፊት ደውለን አሁን የምንከባ ከበዓል- አሁን የበዓል ሰሞን ስለሚሆን ጊዜ ነው የሚሆነው።
አዎ busy ነው የምትሆኑት፣ ግን እ፣ ስንመጣ ቀድመን ከሁለት ቀን ከሶስት ቀን በፊት እናሳውቃቸዋለን። እ፣ እሺ አመሰግናለሁ። መልካም ቀን ቃል ኪዳን።
እሺ፣ እሺ፣ መልካም ቀን።
እሺ